ሄሎ ሄሎ ሰላም ጤና ይስጥልኝ ኤፍሬም።
አቤት ከዊ ፕላስ ነበር የምደውለው የእኛ መተግበሪያ አውርደህ ነበር።
አ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት እሺ አሁን አንተ የተመዘገብከው ለአሽከርካሪዎች የሚጠቀሙበትን የዊ ፕላስ solution provider ላይ ነው እና እ ተጠቃሚ ከሆንክ ዊ ፕላስ solution user የሚል አለ።
application አዎ ዊ ፕላስ solution user ነው፣ ለተጠቃሚዎች የተዘጋጀ ነው።
እሺ እዛ ላይ register እንድታደርግና አሸናፊ የሚያደርገውን ማለትም invite የምታደርገውን ለጓደኞች referral code እዛ ላይ ያለልህ ማለት ነው።
እሺ አመሰግናለሁ።
እሺ አመሰግናለሁ።
እሺ